ጤና ይስጥልን ልጅ ኢትዮጵያ በስአሮ ነኝ። እባክዎ መለዳው እንትን ኮዱ ጠፍቶብኝ ነበር። እኔ ልጅ እንዴት ነው የማደርገው?
ምንድን ነው ቢጃ የጠፋው?
የሰጠኝ የቢጃ የሰጠኝ ኮድ የከስተመር ቁጥር ነው።
አዎ እሺ፣ ፒን ነንበሮትን ያውቁታል?
አዎ ሲል ነበርን አውቀዋለሁ።
በስ እሱን ይንገረው።
እሺ
መስመር ላይ አለው? ደንበኛችን መስመር ላይ ኖት?
አቤት ቆይ ልነግርሽ ነው እናት አለም እሺ፣ እሺ።
ና ና ና ሳሚ ምን ፈለግ ይሄ ብቻ ኮዱ ይስቃ ነበረ ነንበሩ
ሄደስ
ደንበኛችን መስመር ላይ ኖት? የቤቶትን ስም ወይም ይንገሩኝና